ኬንያ አለ። ከኬንያ ጎን ደግሞ ያሳን ነው ይለኛል።
ሄሎ ሰላም ሰላም ይስጥልኝ። ትኬት ነበረ እና የአስራ አንድ ሰዓት ነበር እና ሁለት ጎል ገብቷል። ሁለት ጎል ነበር የተጫወት ነው ኤክስ ተደረገበት።
እስኪ ካሸር ኮድ ንገረኝ።
ካሸር ኮዱ እሺ ቢ ኤፍ ቢ ኤፍ የለውም ከታች
ካሸር ኮዱ አ፣ ቁጥሮች ናቸው። ከትኬት ከባርኮዱ ታች ያለው
ቆይ ዲስትሪክት ውስጥ ግባ። ይሄ እንትን ነው ዲስትሪክት ላይ ነው።
እሺ ትኬት አይዱን ንገረኝ፣ ችግር የለውም።
ትኬት ይገርኛል።
የአሁኑን ቢ ምናምን ያልከኝ።
እሺ ቢኤፍ እሺ እሺ
BF ስድስት GF ስድስት
BF BF BF ስድስት እሺ
F F
FF
ሰባት እሺ
D ስምንት D ስምንት ሁለቴ D ስምንት
አዎ ድጋሚ D ስምንት
እሺ
አንድ D እሺ
አስራ ሶስት